እንዴት ነሽ እህቴ?
ሰላም ምን ማታ ማታ withdraw አድርጌ እሺ፣ አልገባልኝም። በእናትሽ ሁለት ሺህ ሰባት መቶ ብር በዚህ ስልክ ቁጥር ነው እ በዚህ ስልክ ቁጥር ነው በደወሉበት ነው የ Best Bet account።
አይደለም አይደለም። Best Bet account ኡ ልንገርሽ።
እሺ
Okay ዜሮ ዘጠኝ ዘጠና ሶስት እሺ ዘጠና ሰባት እሺ ሰማንያ ዘጠኝ እሺ ሰባ ሰባት እሺ። ስንት ብር ነው?
ሁለት ሺህ ሰባት መቶ ብር
እሺ አንዴ መስመር ላይ ጠብቁኝ።
አለው ውዴ ከማታ ጀምሮ መሽተኛው ብለህ ነው
እሺ 2700 ብር አዎ ወደ 09 16 01 ዜሮ አንድ አምሳ 54 አራት ሰላሳ ስድስት አልገባም
እሺ አሁን confirm ተደርጎሎታል። process ላይ ነው ይገባሉታል። confirmation ሲጠይቁት ለእኛ ደውለው ማሳወቅ አለቦት። ለዛ ነው ማታ confirm።
ብደውል እ confirm የሚል ነበር አይደለ?
አላስታው አላስተዋልኩም ይቅርታ አዎ፣ እሺ confirm የሚል ከሆነ ለእኛ ማሳወቅ ነው ያለበት። አሁን process ላይ ነው ይገባሉታል። ማታ እስከ አራት ሰዓት አለን። እስከ አራት ሰዓት ከሆነ የሞከሩት አዎ፣ ልክ ነሽ።
መደወል ሰዓት ይችላል።
ከአራት ሰዓት አልፏል ልክ ነሽ በቃ እሺ፣ እሺ መልካም ቀን አሜን እሺ።